hello ሰላም ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። Donkey Tube ነው ምን ልርዳዎት?
እ?
Donkey Tube ነው የደወሉት ምን ልርዳዎት?
ስራ ለመቀጠር
ምን አሉኝ?
ስራ ለመቀጠር
እሺ እ፣ ማስታወቂያው YouTube ላይ Donkey Tube ላይ ተለቋል። ቪዲዮውን እዩትና ከበታቹ ባለው link apply አድርጉ።
አይቼዋለሁ።
ስለዚህ ከቪዲዮ ስር description ላይ ባለው link መመዝገብ ይቻላል።
እ፣ ስማርትፎን ቢኖር
ምን አሉኝ?
ስማርትፎን ከሌለ ነው
በምን አዩት ታዲያ ቪዲዮ
እ?
ቪዲዮውን በምን አዩት ታዲያ?
ሰው ጋር ነው ያየሁት።
እ፣ ስለዚህ ያው ኦንላይን ስለሆነ apply ማድረግ የሚቻለው እ፣ በሌላ ሰውም ቢሆን ገብተሽ እ፣ መሙላት ትችያለሽ ማለት ነው። የስራ ዝርዝሩ ያለው ሁኔታ እዛ ላይ ስላለ በምትፈልጊው field apply አድርጊ።
እሺ እሺ፣ እናመሰግናለን።
እንትን